Hello Hello ሰላም ጤና ይስጥልን ቤት ፍሬ
ወደ ባንክ ብር ልኬ ነበር፣ አልገባልኝም።
እሺ ስንት ብር ነበረ?
ሶስት ሺህ ብር
እሺ ቤት ቤት ቁጥር ይሄ ነው?
አይደለም ዜሮ ዘጠኝ እሺ ንገረኝ።
አርባ አራት ሀያ አንድ
ዜሮ ዘጠኝ አርባ አራት ሀያ አንድ ሀምሳ ዘጠኝ ሰማንያ ስምንት ሀምሳ ዘጠኝ ሰማንያ ስምንት አዎ እሺ ሶስት ሺህ ሄሎ አዎ አዎ ፌልድ ሆኗል። እሺ
ለምን ወደ account ተመልሷል። ወደ ቤት ቤት Okay።
account
Okay ለምን አ- ደግሜ ድጋሚ ልዘዝ?
ደግመህ ማዘዝ ትችላለህ።
እሺ፣ እሺ።
እሺ መልካም ቀን